ያንቺ እኮ አለ ያንቺ በእንግሊዝኛ የተጻፈ ነው። በእንግሊዝኛ ሃይማኖት ውስጥ የሚለው ውስጥ እኮ አለ። ለውጭ ጉዳይ ለውጭ ጉዳይ ሚኒስቴር ብሎ ቪአይፒ የቪአይፒ ሳሎን
hello hello፣ መሳይ ወይ እንዴት ነህ?
ሰላም ነው?
ደህና ነህ? ደህና እግዚአብሔር እግዚአብሔር ይመስገን።
እንዴት እኔ የምልህ እ ምን ተፈለገ መሰለህ እም፣ እንትና ነገረህ እንዴ? ማን ነው ኢብራሂም? ደውዬልህ አለ- ነበር። ምንም ምን?
ስልኩ መሰማማት አቃተን።
እሺ የሆነ ቅጠል ተፈለገ ቢሮ
እ mint የሚባልና moringa የሚባል አንድ ጊዜ አይነቱን እኔ ስለማላውቀው አይነት ስለምትሉ አንዴ ሃይማኖት ትግዛልኝ TIN number ስጧትና ማለት ነው።
ሲል ነበር አዎ TIN number ስጧትና በመስሪያ ቤት በ TIN number አጥቃ የምገዙት እ TIN number ስጣትና አንድ ጊዜ ሃይማኖት ትግዛልኝ። ከዛም በኋላ በዛ sample መሰረት እናንተ መግዛት ትጀምራላችሁ ሲፈለግ ማለት ነው
okay እ?
እሺ እሺ ለመጀመሪያ ግን ምን አይነት ምን እንደሆነ ስለማላውቀው አ ሳሳተ እንዳይሆን አንዴ እሷን ለመንኳት። አሁን ስለመጣች ለምኛት አንዴ እሷ ትግዛልኝ quality Okay።
ስለምታውቅ ማለት ነው። ከዛም በኋላ ግን ባለው ግን እ፣ sample ኡን እንሰጣችኋለን በሱ መሰረት ይገዛል
እሺ እሺ እ፣ እና እንዴት ላድርግ አሁን አው መጠየቂያ ነው።
እ? መጠየቂያ እስከምልክ እሷ ትወጣብኛለች። እልካለሁ እኔ መጠየቂያውን ግን አ።
TIN number ኡን ስጣት። መጠየቂያውን ያውን እልካለሁ TIN number ኡን ልክላታለና በ- በቃ በ text አድርግላት ለሃይማኖት እሺ። ለከሰዓት ነው የተፈለገው። እሺ
እሺ እሺ። በቃ packet packet